ትምህርት ቤት
virtually እየተጫወኩ ስድስት ሺህ አምስት ሺህ ስድስት መቶ በልቼ አልገባልኝም።
win አርገህ ነው አዎ፣ ወይስ deposit አርገህ ነው?
win win
okay እሺ። ከዛ withdraw አርገኸው ነው win ያረከው?
አላ- አ- አልገባም እስካሁን የበላሁት okay win አርገህ win ያረከው አልገባልህም ወደ አዎ፣ bet ቤት account።
አዎ።
እሺ win ያረክበት አለ አይደለ? bet ያረክበት account history ው ስትገባ የሚያሳይህ እም፣ እሱን screenshot አድርገህ የትኛው የትኛው game ተጫወተ win እንዳረክ ምልክት አርግበት አቫተር እና ላክ።
አቫተር አዎ እኮ ቴሌግራም ላይ ላክልኝ። best bet ቁጥርንም ላክልኝ አንድ ላይ እሺ check አድርጌ መልስላለሁ።